አቮካዶ አላት፣ ማንጎ hello።
እሺ አየሽው?
አዎ አየሁት። ሰላሳ ስምንት ብር ነው አይደል የከፈሉት?
አዎ ሰላሳ ስምንት የምን ነበር item ኡ?
ሁለት በአቮካዶ ሁለት ኪሎ አስራ ዘጠኝ ብር አልነበር?
አዎ አሁን ያ fail ሲያደርግ ሁለተኛውን ደግሞ እንደገና አዝዤ ሁለተኛው መቶልኛል።
መቶሉት ሁለተኛ ሁለተኛው በህሊና መቷል።
ላይ ነው አይደለ?
አዎ፣ በአስር አዎ፣ ወር ያደረጉት አዎ እሱን ሁሌ ይሄ ግን create ያደረግ ነው።
በሰባት የከፈሉት።
አዎ በሰባት የከፈልነውን አዎ የስ- የእሷ delay ስለነበረ አ- አ- አልተሟላም ነበረ።
okay group ኡ ላይ አላስገባሁትም፣ ግን ቆርጧል የሁለት ኪሎ አዎ፣ አዎ እም፣ እሺ እሺ refund ነው የሚደረገው።
እናደርጋለን። አዎ።
እም?
አሁን refund እናደርጋለን። ቴሌብር በዚህ ስልክ ይጠቀማሉ አይደል?
አዎ ፌል እሺ ይጠቀማለሁ።
እሺ እሺ አሁን refund እናደርግልዎታለን።
አመሰግናለሁ።
እሺ እሺ መልካም ቀን።
ቀላማለሽ